ጤና ይስጥልኝ ሄሎ ሎ
እንትን CT scan ፈልገን ነበር brain CT without contrast
እሺ
ሚኒሊክ ሆስፒታል ማለት ነው
እሺ አምቡላንስ ፈልጋችሁ ነው አምቡላንስ ፈልጋለሁ ዋጋው ስንት ነው
እሺ brain CT scan without contrast ነው ያልሽኛ አዎ አዎ
እሺ ሁለት ሺ አምስት መቶ ሁለት ሺህ አምስት መቶ
hello እሺ አዎ ላ- ትልክልን አሁን እሺ በዚህ ስልክ ይደውልላችኋል ሌላ ቁጥር ጠብቁ እሺ እሺ ከምኒሊክ ነው አይደል አዎ ሚኒሊክ ሆስፒታል እሺ እሺ
በስልክ ደውላለሁ